Hello? Hello? Hello? እንዴት ነው የድርጅታችሁን ሁኔታ በደንብ ለማወቅ ፈልጌ ነው።
Okay፣ የምንሰራውን አገልግሎት ነው ማወቅ የፈለግሽው?
አዎ፣ እና ምንድ አሁን እኔ ምን አሁን ለምስ- ለምሳሌ መኪና እ፣ ሰው ወስዶብን ነበር መኪና ጠፍቶብን ነበር።
እ፣ እንደሱ መኪና አይነቱን ሳይሆን ፓስፖርት፣ መታወቂያ፣ መንጃ ፍቃድ እና የተለያዩ ዶክመንቶችን ነው ምን ዶክመንቶችን ነው የምታፈላልጉት?
አዎ አዎ።
Okay፣ እንጂ ይህን ትልቅ ንብረት አይደለም።
አይ ትልልቅ ንብረቶችን አይደለም። አዎ።
አይ በቃ እሺ፣ እሺ ለማወቅ ብዬ መልካም ነው።
ቀን። እሺ አሜን ለሁላችን።
አሜን።